ሄሎ ሄሎ አሁን ይሰማል። እንዴት ነሽ እናት?
ሰላም።
ይኸውልሽ ትላንት ሽንኩርት አዝዤ ነበር እሺ አልመጣልኝም እና ጠዋት ነበር የደውለልኝ ልጁ። አዎ አዎ ተነስቷል። አይ ሹፌሩም ደውሎልኝ ነበር ጠዋት። ከዛ እሺ።
ተቀይሯል ብሎኝ የተቀየረለት ልጅ ደግሞ ስልኩ ያው እስካሁን ድረስ እየሞከርኩት ነው፣ አይሰራም።
ስንት ቤት ነው?
መስመር ተይዟል። ሰባ ሶስት ቤት መሰለኝ ቀ- ቀ- ተቀይሯል ሹፌር ነው ምናምን ብሎኝ የት እና ነበር?
እኔ ደግሞ ነገ አልችልም። ፊጋ ማን ነው ፍየል ቤት ሳፋሪ ፍየል ቤት ሳፋሪ።
አ
እሺ ነገ አልችልም እና እባክሽን እሺ check ላርግና መልሼ ልደውልዎት።
እሺ እሺ